አቤት ጤና ይስጥልን ደንበኛችን አብርሃም ባርና ሬስቶራንት ኖት አደለ ከቢጃይ ኢትዮጵያ ነው የምደውለው
አቤት
አብርሃም ባርና ሬስቶራንት ኖት አደለ
አዎ አዎ
ሰሞኑን ከቢጃይ ኢትዮጵያ የመለያ ቁጥር ደርሶታል በስልኮት
እኔ እንጃ አላየሁትም አልደረሰኝም እሺ ልንገሮት ያዙት
ወረቀት ለ- ልያዝ ወረቀት አዎ።
ያዝ እሺ የኔ እመቤት እሺ ንገሩኝ ሀምሳ
ሀምሳ ሰማንያ አራት ሰማንያ አራት ዘጠና አራት
ዘጠና አራት ሰማንያ አምስት ሰማንያ አምስት አዎ ይሄ ቢ- የቢጃይ ደንበኛ የመሆኑ የእርስዎ መለያ ቁጥር ነው
የምን
የቢጃይ ኢትዮጵያ የመለያ ቁጥር የደንበኝነት
እህ፣ የ የቪዛ
ቅዱስ ጊዮርጊስ ደንበኛ ኖት አደለ ደንበኛችን አሀ አዎ አዎ አዎ የእሱ ነው
እሺ የኔ መቤት እሺ ላ- ለባለቤቴ ልስጣው ለባለቤቴ ልስጣው ይስጡት ይስጡት እሺ አመሰግናለሁ እሺ